እንትን ኦንላይን እናንተ ከስተመር ነበርኩና እሺ
ጨዋታ አልፌ ራይት ሊሰጠኝ አልቻለም። ማለት ከሻውት ለማድረግ የትላንት ጨዋታ ነው። ቢያንስ ጨዋታው ከተካሄደ የአስራ ሁለት ሰዓት ቆይታለሁ እና ራይት ሊሰጠኝ አልቻለም።
እሺ ይለቀቃል። እሱ ይስ- ይለቀቃል። ችግር የለውም። ይጠብቁ።
ማ ምን ያክል ነው?
የሁሉም አንድ ላይ ስለሆነ እ፣ ደግሞ ሲስተካከል ይለቀቅሎታል። ይጠብቁ።